ስለኝ አሪፍ ቤት ሰላም ነኝ። ዋቆም ልርዶ
ዊዝድሮ አድርጌ ነበር ትናንትና እስካሁን አልገባም ብሎ ለዛ ነበር
እኛ ጋር ደውለው አሳውቆ ነበር በመሄድ አላሳውኩም። አይ
እሺ፣ ስሞትም አልበል
አብዱራህማን
ማን አሉኝ? አብዱራህማን አብዱራህማን ጂሃድ
ማን አሉኝ ነው መያች እ ማን አሉኝ? አብዱራህማን ጂሃድ
በዚህ ስልክ ቁጥር ነው የሚጠቀሙ
አይ አይደለም ዜሮ ዘጠኝ አስር ዜሮ ዘጠኝ አስር ሀያ ሰባት ሀያ ሰባት ስልሳ ስምንት አስራ ሰባት
ስልሳ ስምንት አስራ ሰባት ከየት አዎ።
ወዴት ነበር ያስተላለፉት?
እ ከየት ወዴት ነበር ያስተላለፉት? መያች ከ- ከክሮም ወደ ቴሌብር ነበር
ከኬት ወደ ቴሌብር
ከ Aviator ወደ ቴሌብር
የ betting ውስን ነው Aviator አ
ስንት ብር ነው የነበረው?
አንድ ሺህ አንድ መቶ ብር
ትናንትና ነው የነበረው ድመያች አ ትናንት አስራ አንድ ሰዓት አካባቢ
እሺ። ከ Aviator successfully withdraw እንዳደረጉ የሚያሳይ transaction history ያለ አይደለ?
አዎ አዎ ገብቷል። ወደ እናንተ በእናንተ በኩል እ፣ ወደ እናንተ እንዳደረገ ያሳያል። ዛሬ
እሱን screenshot አድርገው በምነግሮት ስልክ ቁጥር ይልክልናል። ቴሌግራም ላይ ዜሮ ዘጠኝ ዘጠና ሁለት
እሺ ዘጠና ሁለት
አስራ ሶስት እ ዜሮ አንድ እ ሀምሳ አምስት እሺ ሁሴን ሁሴን ስሞትና ስልክ ቁጥሮትን አንድ ላይ አድርገው ይላኩልን። በእኛ በኩል ስንጨርስ ደውለን እናሳውቆታለን።
እሺ ሌላ የምረዳት ነገር አለ?
በጣም ይላል።
ስለደወልን አመሰግናለን። አገልግሎት ላይ ያለው ስለ ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጥልኝ። መልካም ቀን።